ጤና ይስጥልኝ ቤተሰብ ራ ነኝ እባክዎ ምን ልርዳዎ?
ጤና ይስጥልኝ እንትን አህመድ አህመድ ነው አህመድ እባላለሁ።
እሺ አሁን እንትን አ- ሰላም ነው። ትናንትና ማታ
እሺ
እዚህ አ- በዚህ ቁጥር ወላ እንትን ይመስላል ባንክ መሰለኝ አካውንት ገንዘብ ይለካል ነበረ።
ገንዘብ ልከህ ነበር?
በዚህ ወደ ቴል- አዎ deposit ነው በቴሌ withdraw ነው?
በቴሌ ብር ላክልኝ በቴሌ ብር ላክልኝ። አዎ፣ በዚህ ቁጥር ነው።
withdraw ነው? hello hello አህመድ
አዎ አዎ እሰማለሁ አይሰማህም?
እሰማለሁ።
እሺ ቆይ መስመር ላይ ጠብቀኝ አንዴ እሺ። ወደ deposit ክፍል ላስተላልፍልህ።
እሺ እሺ በቴሌ ብር ላክልኝ። አንድ ጊዜ ቆይ፣ ሁለት ሺህ ነው አንድ ጊዜ ላስተላልፍህና ላስተላልፍህና ትነግራቸዋለህ ለእነሱ እሺ።
እሺ እሺ ለ deposit ኦች እሺ ላስተላልፍህ ነው።
አ- በተ- አይ deposit ሳይሆን withdrawal ነው።
እሺ ቆይ እነሱ withdraw- ያስተናግዱሃል ሁለቱንም።
እሺ እሺ እሺ
hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። አዎ ትናንትና ማታ ገንዘብ ይንገሩኝና አ- አ- አ- የቤት ቤት ቁጥሩን ይንገሩኝና check ላድርግልዎ። withdraw ነው አይደለ?
አዎ በቃ የቤት ቤት ቁጥሩን ይንገሩኝ አንዴ።
ዜሮ ዘጠኝ እሺ
አስራ አምስት አስራ አምስት
አ- አ- አ- ዜሮ ዘጠኝ አስራ አምስት ሀያ ሁለት ሀያ ሁለት
ዜሮ አንድ ዜሮ አንድ ሀምሳ ዘጠኝ
መቼ ነበረ?
ትናንትና ማታ ነበር።
እሺ የገንዘቡን መጠን ይንገሩኝ ደንበኛቸው።
እ፣ አንድ ሁለት ጊዜ ነው። አንድ ጊዜ ሁለት ሺህ ነው። አንድ ጊዜ ስድስት ሺህ ዘጠኝ መቶ
ደውለው ነበር አሁን?
አ ደውለው ነበር አሁን አይደል?
አዎ አዎ አዎ አዎ በእንግሊዝኛ እያወሩ ነበር?
አዎ አዎ እሺ መልሼ ስደውል ስልኮ እየሰራልኝ አልነበረም። ለዛ ነው። እሺ አዎ አዎ አዎ ትንሽ አስራ- busy ነው እንዴ?
እሺ አስራ አምስት ሀያ ሁለት ዜሮ አንድ ሀምሳ ዘጠኝ የቴሌ ብር ቁጥሩ ነው አይደል የሚገባበት?
አ- አዎ አዎ እሺ አንዴ መስመር ላይ ጠብቁኝ። እሺ አካውንቶ check ተደርጎ ስለሆነ confirm ይደረግልዎት።
እሺ እሺ እሺ እሺ
እሺ አንዴ ጠብቁኝ።
እሺ እሺ
ሄሎ
ሄሎ ሄሎ
እሺ ሁለት ሺው ገብቶሎታል። እሺ ከዛ እሺ ዘጠኝ መቶውም አሁን ወጪ ሆኖ ከቤት ቤት አካውንቶ ወደ ቴሌ ብር ቁጥሮ ገብቶሎታል። check ማድረግ ይችላሉ።
አዎ፣ ሁለቱም ገቡ በቃ ማለት ነው።
አ- ሁለቱም ገብቷል። አዎ እሺ እ- እሺ እሺ thank you አመሰግናለሁ እሺ እኛም አመሰግናለሁ thank you ስለደወልን very much እናመሰግናለን። እሺ እሺ you're welcome።
እሺ እሺ እሺ አበገዴ እሺ thank you እሺ እሺ thank you thank you thank you